ካንተ ተለይቼ ወዴት እሄዳለሁ? አንተ ለኔ አባቴ ነህ፣ አንተ ለኔ አንተ ለኔ ራሴ አንተ ለኔ አንተ ለኔ ወዳጄ ነህ፣ አንተ ለኔ አንተ ለኔ ድንግቴ ነህ፣ አንተ ለኔ ፊቱ ካንተ ተለይቼ ወዴት እሄዳለሁ? አንተ ለኔ አባቴ ነህ፣ አንተ ለኔ አንተ ለኔ ረዳቴ ነህ፣ አንተ ለኔ አንተ ለኔ ወዳጄ ነህ፣ አንተ ለኔ አንተ ለኔ ድንግቴ ነህ። እሱም አላየሁም እንዳንተ ለኔ ለነፍስ የሚያስብ ደርሶልኝ ከጎኔ ፍቅር እውነተኛ የማትከዳ ወዳጅ አንተን ኢየሱስ ለእኔ የምትኖር ፍቅር እውነተኛ የማትከዳ ወዳጅ አንተን ኢየሱስ ለእኔ የምትኖር ካንተ ተለይቼ ወዴት እሄዳለሁ? አንተ ለኔ አባቴ ነህ፣ አንተ ለኔ አንተ ለኔ ረዳቴ ነህ፣ አንተ ለኔ አንተ ለኔ ወዳጄ ነህ፣ አንተ ለኔ አንተ ለኔ ድንግቴ ነህ። ካንተ ርቄ መኖር ለእኔ አይሆንልኝም። ከክፍ መውጣት ከቶ አይመቸኝም። ለዘላለም ልኑር ኢየሱስ በእግሮች ስር ምርጫዬ አንተ ነህ ከቶ የሌለ ወደ ለዘላለም ልኑር ኢየሱስ በእግሮች ስር ብቻይ አንተ ነህ ከቶ የሌለ ወደ ከአንተ ተለይቼ ወዴት እሄዳለሁ? አንተ ለኔ አባቴ ነህ፣ አንተ ለኔ አንተ ለኔ ረዳቴ ነህ፣ አንተ ለኔ አንተ ለኔ ወዳጄ ነህ። Thank you. ምርጫ ቢሆን ሰዎች የሚያደንቁት የሚያገኑት ቢኖር እኔ ግን ማደንቀው ኢየሱሴ አንተነ ምርጫዬንና ሁሌ መርጥሃለ እኔ ግን ማደንቀው ኢየሱሴ አንተነ ምርጫዬንና ሁሌ መርጥሃለ ከአንተ ተለይቼ ወዴት እሄዳለሁ? አንተ ለኔ አባቴ፣ አንተ ለኔ አንተ ለኔ ረዳቴ፣ አንተ ለኔ አንተ ለኔ ወዳጄ፣ አንተ ለኔ አንተ ለኔ ትምክህቴ ሕይወት ካላለ ካንተ ማን ይለያል? አንተን ትቶ ኑሮ እረ እንዴት ይመቻል? ዘመኔ ሁሉ ይለቅ ኢየሱስ በቤት ሕይወቴ ነህና ልኑር በእርግፍ ዘመኔ ሁሉ ይለቅ ኢየሱስ በቤትህ ሕይወቴ ነህና ልኑር በክፉ ከአንተ ተለይቼ ወዴት እሄዳለሁ? አንተ ለኔ አባቴ፣ አንተ ለኔ አንተ ለኔ ረዳቴ፣ አንተ ለኔ አንተ ለኔ ወዳጄ ወዴት